Hello. hello ብር ከ betting ወደ ቴሌ ብር transfer አድርጌ እሺ አልደረሰኝም።
ስንት ብር ነው?
ሶስት ሺህ አምስት መቶ
ሶስት ሺ አምስት መቶ ንገረኝ። የቤት ቤት ቁጥርን አስራ ስድስት
እሺ ዘጠና- የደወልኩበት ነው።
አዎ እሺ መቼ ነበር ያረካው?
አሁን ነው አሁን ነው ከሶስት አሁን ደቂ ያደረግከው?
አዎ ሶ- ከሶስት ደቂቃ በኋላ ነው።
እሺ ጠብቀኝ እሺ፣ አንዴ ትንሽ እሺ እሺ
ሶስት ሺ አምስት መቶ አይደለ?
አዎ
ኩካ ነው አይደል? ስምህ ኩካ አ- ሳሎ አዎ አዎ ወደ ዜሮ ዘጠኝ አስራ ስድስት ዘጠና እ ዘጠኝ አርባ ዘጠኝ ሰማንያ ሰባት ሰማን አዎ እሺ ይኸው አድርጌልሃለሁ። እሺ አፕሮ ትንሽ ደቂቃ ጠብቀውና ይገባል። አንድ ሁለት እሺ።
ሶስት ደቂቃ ይገባል።
እሺ ትንሽ ጠብቀው።
እሺ እሺ እሺ እናመሰግናለን።
እሺ